አድርጌ አሰራለሁ የወድ ፋይሎችን እንዳለ አሰሪያቸዋለሁ በቀደም
ሄሎ ሄሎ ቦርሴ እንዴት ነሽ አለሁልሽ። ሰላም ነሽ?
ደህና ነሽ እንዴት ነሽ አለሁልሽ።
የወለኔዎች የት ነው የገባው እስኪ ቼክ አድርጊልኝ አንድ ጊዜ የወለሌ ሌልሻ አዎ ወለኔ ባ- ያለፈው ሳምንት ማክሰኞ ምናምን ያስገባ ነው እያሉ ናቸው ያሉት እሺ፣ ቆይ አይቼ ልደውልልሽ።
ይልኝ እሺ እሺ።
እሺ